ሰው ገባ አልገባ ሌላው ሀሴት ነኝ።
ሀሴት ኦርደር እንድታስወጪልኝ ነበር
ለምን?
ባግ የለኝም እና ለዛ ነው።
ለማግ እሺ፣ ፒዛ ነው።
ንገር- ኦርደር እሺ።
ነበሩ እሺ ሰላሳ ሰባት አስራ አራት
ሰላሳ ሰባት አስራ አራት አ እሺ፣ አንዴ ጠብቅኝ።
እሺ እሺ። ከኪስ ነው ብሎን ፋሲካ ከሚኪስ ወዴት መሰለ ኦስካር አ ኦስካር ነው።
የት ነው? እ፣ እዛው ኦስ- ኦስካር ምንድን የሚባል አለ?
እ
ምንድን ነው? በርገር ኮምፓውንድ ጥቼዋለሁ።
እሺ